ಸಿಕ್ಸ್ಟು
ಇಲ್ಲ
આવે
એક ફાઇનલમાં બાለፈው ሰሞን ላይ በወጣው ፕሮግራም መረጃ ለመጠየቅ ፈልጌ ነበረ።
ለትምህርት ነው ለትምህርት ነው? ይቅርታ አልተሰማኝም። ያሉት አ- ትምህርት ብቻ ሳይሆን የሞግዚት ምናምን የሚባል ነገር ነበር አይደል?
እህ፣ የሙሴና ሶተር አዎ
እሺ፣ እ፣ አሁን ላይ ምዝገባ ነው። ልመዝግቦትና ስልጠናው ሲኖር እንደውላለን።
እሺ። ግን ለ- የኔ ዓላማ ለስልጠናውን ብቻ ሳይሆን እ፣ እሺ።
ዋናውን ድርጅቱን አብሮ ለመክፈት ነው ፕላን ያለኝ እና እንዴት ነው ማናገር የምችለው የሚለውንም ለማወቅ ፈልጌ ነበረ።
ድርጅት እኮ አይደለም፣ በ Donkey Tube በኩል ነው ስልጠናው የሚሰጠው። ስልጠናው ተሰጥቶ ወደ ስራ እንዲገቡ ነው።
ገብቶኛል። እኔ እሱን ብቻ ሳይሆን የምፈልገው ነው ልልሽ የፈለግኩት እሺ፣ እኔ ማዕከሉን መክፈትና ከእናንተ ያለውን ነገር እርዳታም ከሆነ ሰልጣኞችንም መስጠት ከሆነ እሱን እሱን ነገር ነው ማድረግ የፈለግኩትና እንዴት ላናግራችሁ እንዴት ነው ማግኘት የምችለው የሚለውን ነው።
ልመዝግቦትና እንደውልሎታለን።
እሺ
እሺ፣ ማን ልበል ስሞትን?
እንታፈራው ነጋሽ
እሺ፣ እታፈራው ነጋሽ
እሺ፣ ስልክ ቁጥሮትን እንገሩ።
ዜሮ ዘጠኝ ሀያ አንድ እሺ፣
ሰማንያ ዘጠኝ
እሺ፣
ዘጠና ሁለት አስራ ሁለት
እሺ። የት አካባቢ ነው አድራሻዎት?
ቀጨኔ
እሺ። እ፣ ስለዚህ ከአብሮ ለመስራት ነው የፈለጉት ወይስ ስልጠናውን ለመውሰድ ነው?
እ፣ ሰልጣኞች ከእናንተ መውሰድ እፈልጋለሁ። plus ደግሞ እኔ የምፈልገው ተቋሞቹን ከፍቶ አገልግሎቱን መስጠት ነው። ሀሳቤ ገብቶሻል?
እሺ፣ ገብቶኛል። እሺ፣ እ፣ እናመሰግናለን። ያው እንደውልሎታለን።
እሺ እሺ እናት እሺ፣ መልካም ቀን።
አሜን።